ይቀንሳል ስሙ መሰለኝ አሁን እንደዚህ ሙስሊሞች ሄሎ
ሄሎ አሚር ወይ አቤት።
እ፣ ምግብ አብለው ነው ቻኖ ሌለቡ አዎ አልቋል ብሎኛል። ሳላድ ነግረውታል። ለሱ ለምን አገናኘኝ አ- አገናኘኝ አ፣ ልጅቷ ነው።
አዎ አገናኘኝ እ፣ እሺ እሺ
የለም ይላል አልቋለች ልጅ ማለት ነው።
ሄሎ አይደለ እንትን ተብሏል። ሄላ ወይ እናቴ ወይ በመቶ ሶስት ሰባ ስድስት ዜሮ ዘጠኝ ዜሮ ዘጠኝ ጨርሰን ብላችሁታል እንዴ?
ብለን ብለን ነበረ። አሁን ተጀምሯል። አሉ salad ኡ እየተሰራለት ነው አይ አይደለ አሁን እየተሰራለት አለም፣ ግን አሁን ተጀምሯል። አሁን ነው ለእኔ የለም ብዬ ነበረ። አሁን እኮ እየሰራችሁለት ነው ይሄኛው ነው እየሰራንለት ግን አይደለም።
እ፣ ለምን እሺ እ፣ አልቋል ተብሎ ነበረ። አሁን ነው የገባው። አሁን ነው እኮ።
salad የተጀመረው። ስለዚህ አሁን ሊያዝለት እኮ ያሽለት ገና አስራ አስር ደቂቃው ነው እኮ ከታዘዝሽ እናቴ በቃ እሺ፣ እሺ ደውለው ይመጣል።
ከሆነ ያዘዙሽ ማለት ነው። ሰርተሽ በ- መስጠት ትችያለሽ ምግቡን አይደል?
እ?
ምግቡን ሰርተሽ መስጠት ትችያለሽ አይደል?
ምግቡን ሰርተሽ መስጠት አዎ፣ አዎ text ሰርተሽ ከገባልኝ መስጠት ይዝለታለሁ። በቃ check text ከገባ ግን ይዝለታለሁ።
አልገባም።
አንዴ check ላድርግልሽ ማ check check አደርጋለሁ።
አድርግልኝ።
text ከገባ እሰ- እሰራለታለሁ ማለት ነው።
እሺ
ሄሎ
አሚር አቤት አቤት።
እኮ ይዝለታለሁ ልሰራለን ነው አለችኝ።
አዎ ኧረ ይሰራ። እኔማ አላወቅኩም አልቋል ስለተባልኩ እኮ ነው። አሁን ነው ገና አዎ የተመለሰ ገና ደግሞ ከያዝከው አ- አስራ ሁለት ደቂቃው ነው።
እ፣ ኧረ ስልሽ አልቋል ስላሉ አንደኛውኑ በቃ cancel እኔ በቃ ያለቀ መስሎኝ ለዛ እኮ ነው።
እሺ፣ አሚርም ፈልገው ነው እ፣ እ?
እሺ አ- አሚር ሌላ ነገር ካለ ቦት ላይ ጻፍልኝ። እሺ ካልሰሩ እሺ ምናምን ማለት እሺ ነው።
እ፣ ኧረ ጣጣ የለም።
እሺ